እማ
ወዬ እንዴት አልሽ?
እግዚአብሔር ይመስገን ሰላም ነው።
ደህና ነሽ?
እግዚአብሔር ይመስገን። እንዴት ናችሁ?
ሁሉ ሰላም እግዚአብሔር ይመስገን አለን።
እየበላ ነው።
ምን አግኝቼ
ወይኔ ልጄ እንዴ የሚያሰራ የሚያዘጋጅልኝ ያገኘው አላልክም? እያጌጠ ቅመሙ እንዳበላል አልበላውም አልበላውም ገና ገና መግባቴ ነው ከቢሮ
ተስራ አዎ እንዳበላይህ ተስራ መግባት ነው።
አዎ
እ ደህና ናችሁ?
ደህና ነን ደህና ናችሁ እናንተ ደህና ነው እግዚአብሔር ይመስገን።
አብዬስ
አብዬ ወደ ዱር ሄዷል።
ምን ነው
እኔ እንጃ ል እዛ የኛ ጋር የኛ አካባቢ ሰዎች እዛ እንትን ያለበት ጋ እህል ተወቅቷል ምናምን አሉኝ።
ወቅተውለት ይሆን እስቲ እስቲ ልይ ብሎ ሄዶ ነበረ አልመጣም። ሰው እም፣ ሌላው ሰላም ነው
ሌላው ደህና ነው እግዚአብሔር ይመስገን።
ምን አለ አሁን ቀዝቀዝ አለ
አሁን ምንም የለም ግን ብለዋል። እንግዲህ እኔ እነኝሁም እንትኖቹ ደግሞ በየሰፈሩ ተለቀዋል።
አ፣
ያው ምንም አይሰሩ እነሱ ግን አሁን ለጊዜው አሉ ዱሩ ዱር አሉ። እነሱን ፈርቶ ይሁን ጭጭ ብለዋል። ደግሞ እንግዲህ ወደ ሌላ ወደ ሌላ ሀገር ዞር ዞር ብለው ነው።
እም፣ ሰላም ሊሆን ነው
ደህና ናችሁ እናንተ?
ደህና ነን አለን እግዚአብሔር አረጉቷ ጋር ትደውያለሽ
አረ አንተ ደግሞ በምን ደላ ልጄ?
የለችም አረ ደውዬም አላውቅ እኔ ለራሴ እባክህ ያመኛል። ፈቃዱ ምንም ጤና አይደለሁም እኔ ጭራሽ አሁንም እያመመሽ- ያለው እንኳን እነሱ እ?
አሁንም እያመሽ ነው
ምንም ጤና አይደለሁም እባክህ።
ምን ነው
እንጃ ውስጤን ያመኛል።
አሁንም
እሷ ግን ደህና ነች፣ ተሽሏታል። እንትንም ማህበርም አስገባና ምናምን እያሉ ይላሉ። አይችኝ ውዴ ትናንትና ደውላ እኔ ለራሴ አልደወልኩም።
እሺ ተሄደች አልደወልኩላት።
ምን ይሻላል ታዲያ
አላውቀውም እባክህ እኔ ምን አባት ብዙም ጤና የለኝ።
አሁን ምንሽ ነው የሚሰማሽ
ምንም በቃ ራሴን ያዞረኛል፣ ልቤን ያመኛል። በቃ እንደው ይደክመኛል። ምንም ያህል ብዙ ጤንነት የለኝም
ባለፈውም ሆስፒታል ሳትሄጂ ቀረሻ
እ
ባለፈው ደሜን እለካለሁ ብለሽ በዛው ቀረሽ
አልተለካሁም።
ይሻላል ታዲያ ተፈለገው።
ብትለቂ አይሻልም
እስኪ እንግዲህ ሞክራለሁ። ተባሰ ባስ ሲል
አሀ ባስ እስከሚል ድረስ እንዴት ትቆያለሽ
መስገነው እንግዲህ ምን ያዳ- ለቀቅ ያደርገኛል ደግሞ ያዝ ለቀቅ ያዝ ለቀቅ ስለሚያደርገኝ አዎ፣ እሱ ነው እኮ ብዙ ምን መጥፎነቱ
አዎ ደህና አይተወኝና ደህና ሆነና ደህና ስሰራ ቆይቼ ደግሞ መለስ ይልብኛል። እንደ ደግሞ ትንሽ ተወት ያደረገኝና ደግሞ መለስ በቃ እንደዛ እያደረገኝ እንትን ይለ- እያ- እያረሳሳኝ
መጥፎ ነው ደግሞ እንደዛ
እ፣
ምን አለ ሌላ አዲስ ነገር ምንም የለም ሰላም ነው በቃ
እነ ዶቃ ደህና ናቸው ደህና ናቸው።
አዲስ ነገር የለም
ምንም የለም እግዚአብሔር ይመስገን።
እ፣ እሺ በቃ ስጣፊ ጊዜ ነው አ- ወደ ቤት ገብተህ ነው?
አዎ አሁንም ሳደርስ እንግዲህ ምሳ እ?
በልቼ እሄዳለሁ ምሳ በልቼ እሄዳለሁ ምሳ ብዬ በል- ነው እ፣ አሁን ለምሳ ገብተህ ነው?
አዎ
ተሰርቶልሃል?
አዎ
እሺ በቃ ሰላሙንልኝ። ትደውላለህ እነ ቀለም ጋር አዎ ደህና ናቸው
ደህና ናቸው?
ደህና ናቸው እግዚአብሔር ይመስገን
እሺ በቃ ሰላሙ ቻው እሺ ደህና ሁኑ
ደህና ናቸው።
አይ